Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ ቺፕቺፕ ነበር የምንደውልሎት።
እሺ ካሮት order አድርጎ አልመጣሁትም ነበር።
ለ- ገየትን ላክሎት location ነገ መረከብ ከቻሉ
እ፣ ድጋሚ ደውዬ ላሳውቅሽ።
እሺ ደውሉ። ለነገ እንድንልክሎት check ያድርጉና ይደውሉ።
እሺ እሺ እሺ